በራሴን የሞላሁት። ረሳሁት በቃ።
እታለፍ እሙት እንዴት ነሽ?
አለሁ። አለቃሽ ሲመጣ ቶሎ ብለሽ ድንግጥ ብለሽ ዝግት አይ ስትዛዝ የሱ መምጣት- መምጣት እኮ አይደለም ትእዛዝ የሆነ ነው።
ነገር ገባሽ print አርገሽ ጠብቂኝ እየመጣሁ ነው ስላለኝ ነው።
አይደል?
እኛ እንደዚህ ነው አለቆቻችን በጣም አዎ፣ ነው አለቃ የምናከብረው።
ስትይ ድምፅሽ ራሱ በቃ አ፣ እንዲህ ትበለሽ።
ቆሜ አብይ ምናምን ለካ ደሞዝ ጨመረላችሁ።
ገ- አይ፣ ታራችሁ በቃ እናንተ በቃ እኛ እንሰቃይ አንድ እናንተ ሺህ ብር ይጠራ- ምናምን ይጨምርልናል ወይ አምስት መቶ ብር ይጨምርልናል።
እንዴ ሶስት እጥፍ ምናምን እያለ አይደል ሶስት እንዴ?
እጥፍማ እነ ሳራ ናቸው እኮ እና አንድ ሺህ አምስት መቶ ደመወዝተኞች ናቸው። እጋብዝሻለሁኝ ምን አይ፣ እንደምትጋብዣት እኔ ባንዳ ጉድ- ቢያት እኔ- አይ እኔ በ cash ነው ነው የምትበ- እሷ እጅ በእጅ ታውቃለች። ነ- ሄዶ ሌላ ቦታ አልወድም ንገሪያት።
እሷ ሌላ ቦታ እጅ በእጅ ተ- አድርጌም አላቅም። እኔ በእጅ በቃ።
የማይወጣው ነገር የለኝም ማለት አይ ተይው በያት፣ እኔ አልፈልግም በያት።
አልፈልግም።
እሱ ነው ቲክቶክ ሁሉ እኔ ደሞዝ የምልሽ- ጭማሪ ወይ እንትን- እንትን በይ account ሽን ላኪልኝ።
እውነት እውነት ይሻላል እም?
እንዴ? ታስደነግጪኝ ነው አንቺ ግን አይ እንትኑን ልክልሽ የዶላርሽ ብርሽ ብርሽ እኮ ገባኝ አዎ ገባኝ። እሱማ ሙች እሺ።
ምን የንግድ ባንክ ነው አቢሲኒያ።
አይ ንግድ ባንክ እኔ አይደለሁ በ- በከሳራ ላይ ነው transfer ማድረግልሽ።
እሺ እሷ ልጅ በቃ ሀብታም ሆነች ዲያስፖራ ጋር እያዋልሽ በያት። ችግር ውስጥ የሰኒ ብር እንዳትወድቂ።
አለ ያንቺን ልክፈልና ምረት ስትመልስልኝ ደግሞ ወደ እኔ ያደርጋለሁ።
ሴትዮዋ በጣም አደገኛ ነች። በይና ንገረ በቃ እሺ፣ እሺ፣ እሺ ታዲያ፣ እሺ፣ እሺ።
አይ